Hello እንዴት ዋላችሁ?
እግዚአብሔር ይመስገን። እንዴት ዋሉ?
እግዚአብሔር ይመስገን። እ፣ እንትን ለማየት ነው የእሸቱን stand-up Stand-up comedy።
እም
እሺ እ፣ በአሁኑ ሚያዝያ አስራ ሁለት ቅዳሜ እ፣ ድሬዳዋ ነው ያለን።
ድሬዳዋ አዎ አዎ።
አዲስ አበባ የለም እ፣ አዲስ አበባ የነበረው አልፈዋል።
አይ በአሁኑ እንጂ።
ቅዳሜ ድሬዳዋ ነው ያለን። አዎ ቀጣይ ሲኖር እናሳውቃለን።
በቃ እሺ፣ አዲስ አበባ ሲኖር አሳውቂ።
እ፣ ያው ማስታወቂያዎችን ይከታተሉ። እ፣ ሲኖር እ፣ መመዝገብ ይችላሉ።
ማስታወቂያ ምን ላይ ነው የምትሰራው?
እ፣ YouTube ላይ YouTube ላይም TikTok ላይም እ፣ ፌስቡክ ላይም አለ በኮሜዲያን እሸቱ official channel።
እሺ፣ ግን መቼ ይመለሳል ብለሽ ታስቢያለሽ?
እ፣ ያው ቀጣይ ሲኖር እናሳውቃለን። ማስታወቂያ ስለምንሰራ ያን አይተው መታደም ይችላሉ። እሺ መቤት እናመሰግናለን።
እሺ።